ሰላም ጤና ይስጥልኝ ቤተሰቤት እንዴት አደርሽ እህትዬ? ሰላም ነው እግዚአብሔር ይመስገን። እንዴት አደሩ?
አለን ይመስገን። ከአሽር ኮድ ልነግርሽ ነበር ጥቂት እንታይል እሺ እሺ ንገሩኝ።
አስራ ሶስት እሺ ዘጠና ስምንት ዘጠና አምስት እሺ ሰማንያ ስድስት እሺ ሀምሳ አንድ
አምሳ አንድ እሺ አንዴ ጠብቁኝ። ሎስት ነው ሶስት ጨዋታ ወድቋል።
ሶስት ጨዋታ ማን ማን ነው ትነግሪኛል?
ስቶሪ ፕራይ ፕራያ ከኤስሲ ፓረንሲ የሚለው ሄላስ ከሳሌርቲና ኖቲንጋም ከማንቸስተር ዩናይትድ
እሺ አመሰግናለሁ። እኔ አመሰግናለሁ። እሺ መልካም ሰላም ቀን። አሜን። እሺ አይዋሉ። እሺ